ሄለን
ነገ
ጤና ይስጥልን። አማርኛ
ሰላም ጤና ይስጥልን ይሰማል።
ምንድን ነው በዚህ አገልግሎት መጠቀም የሚቻለው?
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
እ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
በቤተን ስልክ ይቻላል እንዴ?
ይቻላል። አዎ በማንኛውም ስልክ ይቻላል።
እ?
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሙሉ መረጃ አለለት እዛ ላይ በስንት ብር ነው የሚቆርጠው?
ደንበኛ ሲሆኑ ዕለታዊ ሁለት ብር ነው። ሳምንታዊ አስር ብር ይቆርጥና በየቀኑ ትኬት ይሰጡታል። በሚሰጡት ትኬቶች ነው የሚጫወቱት።
እሺ ማቋረጥ ሲፈለግስ?
ሰባ ስድስት ቁጥር ላይ